አሎ ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያን የደወልኩት እሺ እሺ እኔ አሁን መቤት ደውለው ነበረ አዎ አዎ እባክዎትን TIN number ኦትን ደግሞ ይንገሩኝ ሁለት ዜሮ ሁለት ዜሮ ዜሮ ዜሮ አለች አይደለም እሺ አዎ መቶ ሰባ አምስት መቶ ሰባ አምስት ሰባት ሀያ አራት ሰባት ሀያ አራት ሰማንያ አምስት ሰማንያ አምስት አዎ የእንትን ቁጥሬ ደግሞ ሰላሳ አምስት ሀያ ስምንት
ሁለት ዜሮዎች መቶ ሰባ አምስት አዎ
ከዛ ሰባ ሁለት አርባ አዎ ስምንት አዎ ከዛ አምስት አምስት አዎ መጨረሻ እ?
አምስት አይደለ እ? አስር ነው ሲም number ኦች አስር ናቸው ስትቆጥሪው አስር ይመጣል እሺ ደንበኛችን እናመሰግናለን እሺ እኔ መቤት እሺ እሺ